ሄሎ ጤና ይስጥልን። ከቢጄ ኢትዮጵያ ነው የደወልኩሎት።
አቤት። እሺ ተቋረጠ። የቤቶት ስም አ- አብነት ግሮሰሪ ነው አይደለ?
አብ- አብነት ግሮሰሪ። አዎ፣ እሺ። ጌጆ አካባቢ ያስተነፍሳል ያሉኝ።
አዎ ጌጇ አስካሪ ከዋለች አለ እንትኑ የህይወቷ እሺ፣
እሷ ነች የምታነፍሰው።
እሺ። አሁን በሉበት ስልክ ቁጥር ልመዝግብሎት። ሲደወል ይገኛሉ።
አቤት።
አሁን በደወሉበት ስልክ ልመዝግብሎት። ሲደወል ይገኛሉ።
አዎ አዎ አዎ። በአሁን በ- አሁን በደወልኩበት ስልክ ነው። እሺ እሺ። ደንበኞችን ቅሬታውን ወደ ጥገና ክፍል ልኬሎታለሁ። የጥገና ክፍሎች በተቻለ ፍጥነት መጥተው ይሰሩሎታል። ሌላ መረዳት ነገር አለ?
እሺ። አይ ይኸው ነው። አመሰግናለሁ።
እሺ። እኛም ስለደወሉ እናመሰግናለን። አገልግሎት ያሉትን ሀሳብ ከሚሰሙ ድምጽ ላይ ያስቀምጡልኝ። መልካም ቀን።
አሜን።